ሰላም ጤና ይስጥልኝ። Hello Hello ሰላም ነው።
እግዚአብሔር ይመስገን።
order ነበረን እና እሺ
ነገ ማለት ለእሑድ ይመጣል ተብዬ ነበረ። ቲማቲም ብቻ ሌሎቹ ደርሰውኛል እና እስካሁን ግን አልደረሰኝ።
አ ቲማቲሙ product ኡ ስላልነበረ ነው። ዛሬ ይመጣልዎታል ተብለው ነበር ትናንት።
ትናንትና ግን ከእኔ በኋላ ያዘዙት እኮ እየመጣ ነበረ።
ደውለው ነበር ትናንት ወደኛ።
አይ ወይ አልደወልኩም፣ ግን ጠብቂ ይመጣን ብላኝ ስለነበረ አዎ እየጠበቅኩ ነበረ።
አዎ፣ product ኡ ድቆ ነበረ። እስኪ check ላድርገው። ስልክ ቁጥሮት ንገሩኝ።
እሺ ዘጠኝ ሰላሳ ሰላሳ ዜሮ አንድ እሺ ሀምሳ ሁለት ሀያ አንድ
አድሚኗ ማን ነበረች?
እህ አድሚኗ ማን ነች?
አድሚኗ ማለች ኦነሯ ለማለት አዎ አዎ አዎ ሳራ ስጠኝ እ ሳራ ስጠኝ
ያዘዙት መቼ ነበረ?
መቼ ሐሙስ ማለት ነው ሐሙስ ነው ሌሎቹ ደርሰውኛል ይሄ ብቻ ነው ያልደረሰኝ እንጂ Okay፣ ሳራ ነች አልንትን creator ዋ አዎ
በአስራ ስድስት ነው ኦፈር ያደረጉት።
በአስራ ስድስት May አስራ ስድስት አዎ አዎ እዚህ ጋር ግን ተደውሎሎት ነበር አይደለ? ሌሎች ተደውሎ ነበር አዎ
በቃ ተደውሎ ነው ለነገ ላስገባለት።
እሺ የት ነበር location የሞሉት?
ቤተል ቤተል።
ቤተል ነበር አዎ እሺ እሺ፣ አሁን አስገባለታለሁ። አጠቃላይ የግሩፑ አስር ኪሎ አይደለ?
አስር ኪሎ አዎ ለነገ አስገባለታለሁ። ነገ ይመጣለታል።
እሺ እሺ አመሰግናለሁ።
እሺ እሺ